ሄሎ ሄሎ
ወይ ጤና ሰላም ነው አባ፣ እንዴት ነህ?
አለሁ። እንዴት ነሽ?
እግዚአብሔር ይመስገን አለሁ። ከቤት ቤት ነው የምደውልልህ።
አዎ እኔም ቤት ቲቪ ላይ ማታ ቆምራለሁ ብዬ ብር አስገብቼ
ብሩን አጋጣሚ- withdraw አድርገኸዋል ወይስ አላደረግከውም?
አ- እኔ አላደረኩትም። አስገብቼ በኋላ ላይ ቻርጅ ሲዘጋብኝ አልቆመርኩም። ዛሬ ደግሞ ብር ፈልጌ ማውጣት ስፈልግ እምቢ አለኝ። አምስት ሺህ ብር ነበር ማታ ያስገባሁት።
revert አድርጎ deposit አድርገህ ነበር እንዴ?
አህ deposit እንዳደረግኩኝ ማለት ነው።
deposit አድርገህ withdraw ማድረግ አይቻልም። እሺ ምክንያቱም okay፣ አይቻልም።
አሁን withdrawable ነው የሚከትብ ግዴታ አንድ ሁለት ጨዋታዎች ተ- ከተጫወትክ በኋላ ነው የሚለቅልክ። እሺ okay፣ የግድ ጨዋታ መጫወት አለብኝ።
አዎ አዎ ለዛ ነው።
okay፣ አይ ስላላወኩኝ ነው።
እሺ ችግር የለውም አባ።
እሺ፣ እሺ እሺ፣ መልካም አመሰግናለሁ። እሺ፣ ላንቺ